hello፣ ጤና ይስጥልኝ Best Bet።
hello hello፣ hello
hello፣ ጤና ይስጥልኝ Best Bet።
ሰላም ነው? ቤት ቤት ነው አይደለ?
Best Bet ነው። ምን ነበር አ- አባት?
አዎ ትናንትና የጫወታቸው ባየር ሙኒክ ብቻ ነው ያቀ- የቀራች አይደል እንዴ?
ምን አልከኝ?
ባየር ሙኒክ ቀራችና ከዛም cashout ኡም እምቢ አለኝ።
አ እሺ፣ አሁን ምን ቦነስ አልገባም ወይስ አልታረመልህም?
አ?
አልታረመልህም ወይስ እንዴት ነው?
አ- አዎ cashout ማድረግ አልችልም። ባ- ባየር ሙኒክ ቀራች እሷ።
እኮ postponed ነው።
አዎ
እሺ፣ አንዴ ቆይ check ላድርግ። በምንድን ነው የቆረጥከው?
እ?
በምንድን ነበር የቆረጥከው?
በቴሌብር
በቴሌብር አ
አይደለም፣ አ፣ በወረቀት ነው። ኦንላይን ላይ ነው ኦንላይን ላይ ነው። online online እኮ። ticket ID ውን ቴሌግራም ላይ ላክልን።
አ ticket ID ውን ቴሌግራም ላይ ላክልን እና check እናድርገው።
እሺ እሺ እሺ።